متأخرتش منها ظلم اوكي
ሄሎ
ስለኝ
ሄሎ ከቢጂአይ ነው እየደወልኩ ያለው ደንበኛችን አሁን ለኦክሲጅን እንዲመዘገብ አስት ደውለው ነበረ
አዎ እሺ፣ መስ- መስመር ላይ ከማቆየት ብዬ ነው የወረፋ ቁጥሩን መዝግቤ ስጨርስ ልደውልሎት ያልኩት። ደንበኛችን ለሁለቱም መዝግቤ አስተላልፌልዎታለሁ። የወረፋ ቁጥሩ ስለያዙ አርባ ስምንት ሀያ ሁለት አርባ ስምንት ሀያ ሁለት የጎዶልያስ ባርና ሬስቶራንት ቁጥር ሁለት ወረፋ ቁጥር ሲሆን አርባ ስምንት ሀያ ሶስት ደግሞ የጎዶልያስ ቁጥር የወረፋ ቁጥር ነው።
ቁጥር አንዱ ስንት ነው? አርባ ስምንት ሀያ ሶስት ቁጥር አንድ አዎ ሀያ ሁለት ደግሞ ቁጥር ሁለት
አርባ በዚህ ብር ስምንት ሀያ አራት ቁጥር ሁለት ሀያ ሁለት ሀያ ሁለት
አዎ፣ ቁጥር አርባ ስምንት ሀያ ቁጥር ሁለት
አርባ ስምንት ሀያ ሁለት ቁጥር ሁለት ነው።
አርባ ስምንት ሀያ ቁጥር አንድ አዎ በዚህ ሶስት ቀን ጥቅል መጣሉት ደውለው ብታ ማቅረብ ይችላሉ። በዚህ ቁጥር ሌላ ምረዳውስ ነገር አለ?
አርባ ስምንት ሀያ ሁለት ነው።
አዎ አርባ ስምንት ሀያ ሁለት የቁጥር ሁለት አርባ ስምንት ሀያ ሶስት የቁጥር ስደውል እናመሰግናለን። አገልግሎት ያሉትን ሀሳብ አስተያየት ከሚከተለው ድምጽ በኋላ ያስቀምጡልኝ። መልካም ቀን